hello ሰላም ጤና ይስጥልን ችብችብ።
ሰላም ጤና ይስጥልኝ።
አብሮ ይስጥልን ሰላም።
ካሮት ማለት ፓስታ አዝዤ ነበር ከሶስት ቀን በፊት እሺ ከሌሎች እቃዎች ጋር አንድ ላይ ማለት ነው። ፓስታ አልደረሰኝም። አሁን ደግሞ ሌላ እቃ ጨምሬ ማዘዝ ፈልጌ፣ ነገር ግን ፓስታው አንድ ላይ ይመጣልኛል ወይስ ምንድን ነው? አልገባኝም።
እስኪ ስልክ ቁጥሪን ጋሪ ዜሮ ዘጠኝ ስልሳ ስምንት ሀምሳ ሁለት ስልሳ ስልሳ
okay የት ነው location ኑ?
ጀሞ አንድ
በቃ ይሄንን ለነገ አስገባሉታለሁ። አሁን ይዘዙና ነገ አንድ ላይ ይመጣሉታል።
አ፣ ከእትኑ ጋር አንድ ላይ ይመጣል። ሌሎች ነገሮች የምፈልገውን ጨምሬ ልዘዝ?
አዎ ዛሬ ቢያዙ አዎ ነገ ይመጣሉታል። complete ከሆነ ዛሬ እሺ፣ አመሰግናለሁ።
እሺ እናመሰግናለን።